አቡነ ቦታ Hello Hello፣ ሰላም ጤና ይስጥልኝ። ላይን አዲስ እሺ።
ምልርዶት እ እ?
ላይን አዲስ ምልርዶት፣ ይቅርታ በዚህ ስልክ በመስመር ስልካችን ደውለው ነበረ።
አዎ በኮልታስ አዎ አዎ፣ እሺ። አይ ለማወቅ ነበር እ፣
እሺ ቆይ እ፣ ስለ ስለ አውስትሪ- አውስትሪያ ነው አውሮፓ
አዎ እ፣ አዎ፣ አዎ እ፣ አ- እሺ። እና ዋጋው እና በከፍዬ ማገኛቸው ነገሮች እዛ ምናምን
Okay። ቴሌግራም ላይ text ያደርጉልኛል።
እሺ። text ስላሉ እ፣ detail ኡን ልክሎት።
እሺ። አይ ያሉትን ነገሮች በአጠቃላይ አዎ ያሉትን እሺ።
የምትፈልገውን ሀገር mention አድርግና text አድርግልኝና ከዛ በኋላ ያለውን detail ኡን እንዳላልክልሃለሁ።
እሺ። በዚህ ስልካ አዎ በዚህ ስልክ ላይን አዲስ ኮንሰልታንሲ የሚል አለ ቴሌግራም ላይ። አት ላይን እሺ።
አዲስ ኮንሰልታንሲ ብለህ ሰርች አድርገው ይመጣልሃል።
እሺ።